ጤና ይስጥልኝ።
እግዚአብሔር ይመስገን።
አቶ ብሩክ አቤት።
ተዋሳ ኤክስፕረስ ነው የምንደውለው።
ለማን?
ተዋሳ ኤክስፕረስ እቃ ተልኮሎት ነበር ከውጪ
OK። እሺ፣ እሺ።
እ፣ ላኪ ማን ነበረች? ይቅርታ።
ዮርዳኖስ ወልዳይ።
አዎ ዮርዳኖስ ላይ አዎ check ለማድረግ ነው።
OK።
እ፣ ነገ መጥተው መውሰድ ይችላሉ።
እ፣ ቦታ የት ጋር ነበረ?
ሀያ ሁለት ጌታሁን በሻህ።
OK። እሺ፣ ባለፈው ትጫ ለማለት ነው።
አዎ በቃ ሲመጡ የታደሰ መታወቂያ ይዘው ይምጡልን።
መልካም፣ እሺ።
እሺ መልካም ምሽት። እሺ